ሄሎ ሄሎ ጤና ይስጥልኝ።
ሀሚድ ነኝ። ምን ልርዳ?
ብር ውስዱ አድርጌ ነበረ።
እሺ፣ ስንት ብር ነበር?
አልተለቀቀልኝም።
ስንት ብር ነበር?
አስራ ሰባት ሺህ ብር እሺ፣ በዚህ ቁጥር ነው።
አይደለም ዜሮ ዘጠኝ ሰማንያ አምስት እሺ፣ 85 አርባ አምስት እሺ፣
ዘጠና አምስት ሰባ አራት
እሺ፣ አንዴ ጠብቀኝ፣ check ላድርግልህ።
እሺ።
ከአስር ሺህ በላይ ሲሆን ሁሌም እ, ማሳወቅ አለብህ። እኛ ጋር ነው approval የሚጠይቀው። ለዛ ለዛ ነው የሚያዝብህ።
ስለዚህ ትለቀዋለህ።
አዎ አሁን ለቆልሃል። check አድርጌው። እሺ እሺ ሄሎ
ወይ አሁን ገባል። እሺ
ገብቶሃል።
እሺ መልካም ምሽት። እሺ እሺ እሺ